ሻለም አምላክ አንቺን ትውልድ ሁሉ ስምሽ ልዩ ነው ለእኛ ቤዛዊተ ኩሉ አረገ ወይንነሽ ድንግል የወልድ እናቱ ብፅዕት ሄዶሻለም አምላክ አንቺን ትውልድ ሁሉ ስምሽ ልዩ ነው ለእኛ ቤዛዊተ ኩሉ የያዕቆብ መሰላል የሙሴ በትር የእሳትን ባህር የምታሻግር እመብዙኃን ናት የተሰጠች ለኛ ጥላ ከለላ ናት ከጥፋት መዳኛ ጥላ ከለላ ናት ከጥፋት መዳኛ አረገ ወይንነሽ ድንግል የወልድ እናቱ ብፅዕት ይሉሻለም አምላክ አንቺን ትውልድ ሁሉ ስምሽ ልዩ ነው ለእኛ ቤዛዊተ ኩሉ ፍቅርና ሰላም የተገለጠባት ሀገር እግዚአብሔር ድንግል እመቤት ናት የታጠረች ተክል የተዘጋች ደጃፍ ለድንግል ምስጋና ይድረስ አጥናፍ አጥናፍ ለድንግል ምስጋና ይድረስ አጥናፍ አጥናፍ አረገ ወይንነሽ ድንግል የወልድ እናቱ ብፅዕት ይሉሻለም አምላክ አንቺን ትውልድ ሁሉ ስምሽ ልዩ ነው ለእኛ ቤዛዊተ ኩሉ እጹብ ድንቅ ነገር ለእኛ ተሰጥቶናል። ሕይወት የምትለምን እናት አግኝተናል። እስከ ቀራንዮ ከጸና ጉዟችን ድንግል ትገኛለች ያደ